ጤና ይስጥልን። ዋሽንግተን የሕክምና ማዕከል
ሰላም ነው።
ሰላም።
ከአንገት በላይ ሕክምና ዛሬ አለ እንዲ ሐኪም ይኖራል
አለ። ቆይ ዛሬ እንደሚገባ check ላድርግልህ።
okay፣ እሺ ትናገኛለች።
ቆይ ብርሌጥ ዛሬ የለም። ሰኞ፣ ሮብ እሺ፣ እሺ፣
አዎ፣ ዛሬ አለ አስራ ሁለት ሰዓት ላይ ማታ።
okay። ስለዚህ ልምጣ ይደርሰኛል። ወረፋ ትችልኛለች።
አዎ ይደርሳል፣ መምጣት ይችላል። አስራ ሁለት ሰዓት ላይ ነው። ቀደም ብለህ መተህ ካርድ ማውጣት።
በቃ ካርድ በዚህ ስልክ እንትን ብሎልኛል። ታወጭልኛለች።
እ፣ ይሄ reception ሳላ- ስላልሆነ reception ነው ካርድ የምታወጣው። ስትመጣ ነው ካርድ የምታወጣው።
እሺ፣ እመጣለሁ።
እሺ